Hello
Hello Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ደውዬ ነበር ትናንትና እሺ ያው ቦታ መምረጥ ፈለጉ። አያት site አላችሁ አይደል?
አዎ አዎ ምንድን ነው የሚባል?
አዴ በሻሌ site ነው የሚባለው እሱ።
አሊ በሻሌ አያት አሊ በሻሌ።
አዎ
እሺ በቃ የሰውየውን ቁጥር ስለሰጣችሁን ከእሱ ጋር connect ላደርግ መጀመሪያ ላጣራ።
ኦኬ እሺ። ወደ ኦፊስ መጥተው ነበረ ነው ወይስ?
አ ወደ ቢሮ ሊሄድ ነው። ከሰውየው ቁጥሩን ሰጣችሁኛ ልደውልን ነው።
ማን ነበረ የሰጡት የማጣራት ስልኩን?
ነው እ ማን ነበር የሰጡት ስልኩን?
ከዚህ ደውዬ ነው የተሰጠው። ማን እንደሆን እንጃ። የሆነች ሴት ናት።
አሀ እሺ
እሺ እሺ።
አመሰግናለሁ።
ስሞትም አልበል እንድነግርላችሁ።
ለማንም እነዚህልኝ ይሄን መጠየቅ እኮ ነው የፈለኩ።
ኦኬ እሺ። አይ እንዲደውልሎት።
ወይ ጉድ ስልኩ አለኝ እኔ ልደውልለት ነው እኮ ነው የምልሽ።
እሺ እሺ